ಇಲ್ಲ
እንትን ነበረ ቴሌ ብር ላይ ገንዘብ አ- አለን አለን አ- እሺ፣ አ- እሺ።
አዝዤ ነበረ ቴሌ ብር ላይ እሺ ቆይ ጠብቀኝ አንዴ
እሺ ሰላም ነው ታምሪ
hello
አቤት አቤት
ቴሌ ብር ላይ አዝዤ ነበረ
እሺ፣ የቤት ቤት ቁጥራውን የደወልክበት ነው?
አ እሺ ንገረኝ፣ አይታየኝም። ዜሮ ዘጠኝ
ስልሳ ስድስት ስልሳ ስድስት ሰማንያ ሰባት ሰማንያ ሰባት አስራ ስምንት አስራ ስምንት ስልሳ ሁለት ስልሳ ሁለት
እ፣ አንድ አስር ሺህ ብር
እሺ
እ፣
አዎ አዎ እሺ ገብቶልሃል። እሺ ቼክ አድርገው።
እሺ